ቆይ አንዴ hello ጤና ይስጥልኝ
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው ምልሽ ዳዊት።
Okay። አዎ ማስታወቂያ ዩቲዩብ ላይ አይቼ ነበር እና እሺ
ከእናንተ ጋር መስራት ፈልጌ ነበር የምችል ከሆነ።
እሺ እ፣ ማስታወቂያው ከተለቀቀ ቆይቷል። ዶንኪ አዎ ቲዩብ ላይ ገብተሽ ሙሉ ቪዲዮ እዪ እና ከቪዲዮ ስር ባለው link መመዝገብ ትችያለሽ።
እኮ ሞክሬው እ፣ ለምሳሌ አሁን እሱ በሰራው እንትን እሸቱ ባሳየው መንገድ ለመመዝገብ ስል website ማስገባት አለብኝ። experience የሰራሁት ካለ
እ፣ website ኡ አሁን ያሳልፋል። ዝም ብለሽ ያሳልፋል ነው ማለፍ መመዝገብ ትችያለሽ።
መመዝገብ እችላለሁኝ?
አዎ አዎ ያሳልፋል።
Okay እሺ፣ አመሰግናለሁ። እምቢ ካለኝ እሺ ግን መልሼ መደወል እችላለሁ?
ትችያለሽ። አዎ እሺ፣ አመሰግናለሁ።
እሺ እሺ፣ መልካም ቀን።
እሺ